zero dos. ሄሎ ሄሎ
አቤት፣ ሰላም፣
እ ሰላም ነው እንዴ?
እግዚአብሔር ይመስገን።
እ የካባዶ ከመቼ ዕለት መሰለህ? ቅዳሜ ዕለት ያዘዝነው እ ውስጥ እንትን አልመጣልንም፣ ቀይ ስር አልመጣልንም።
ቀይ ስር ብቻ ነው የቀረባችሁ?
ቀይ ስር ብቻ አዎ፣ ሶስት ኪሎ።
እሺ፣ ትናንትና ተደውሎሎት ነበር? ምናልባት እ፣ ማታ አካባቢ
አይ አልደወሉ።
በቃ፣ እ እሺ።
ትናንትና ነው የደረሰን። ጠዋት ላይ ሌሎቹን አምጥተው ይሄኛውን አልያዝንም አሉት። እንጠይቃቸው።
okay፣ እሺ። በህይወት በህይወት የታዘዘው ነው?
አዎ ህይወት፣ አዎ እሺ፣ ሶስት ኪሎ አይደል?
ሶስት ኪሎ። አዎ በቃ እሺ፣ ነገ ላስልክላችሁ። ነገ መረከብ ትችላላችሁ?
እንችላለን። በቃ በሷ ነው የሚደወለው።
አ በህይወት ይደውልላታል። አዎ፣ እሺ፣ ቀይ ስር ብቻ ነው ያሉኝ አይደል?
ቀይ ስር ብቻ ነው የቀረው። አዎ እሺ፣ እሺ፣
እሺ፣ አመሰግናለሁ።
እሺ። መልካም ቀን።
እሺ።